Detail.
ሄሎ ሄሎ እንትን ብር ተይዞብን ነው።
እሺ መቶ ብር ነው የተያዘብን በሰው እንትን ብሎ ማለት ነው። ግን እንትን ላይ ነው ቮይስር ላይ ገባን። ምንም በቃ አላወጣለን።
ቮቸር ጋር ነው የገባው።
አዲስ አንዴ ጠብቅ እሺ። የሚያስተናግድ
እሺ ለሞባይል ይልካለ
ያስተናግደን ሰው ለቀየረው ነው።
hello አቤት ሰላም፣ ምን ልርዳው?
እንትን በ voucher ብር ተይዞብን ነው። መቶ ብር ነው የተያዘብን። በዚህኛው ስልክ ሳይሆን በሌላ ስልክ ነው።
እሺ account history ላይ ግቡና።
እ፣ ስልኩን ልንገርሻ መጀመሪያ።
አይ እኔ አይደለሁም የምመልሰው እርስዎ ነው። ስለዛ ነው እሺ ምኑ ላይ ልግባ?
account history የሚለው ላይ ግቡና።
account history
account deposit ምናምን ከሚለው በታች አለ።
እሺ
አገኙት?
ቆይ account history የምለው story ነው አይደል?
account history story አዎ፣ account story ነው።
አዎ
አገኙት?
አዎ account story አዎ።
ከዛ ከ voucher history ከሚለው አጠገብ እም፣
history ከሚለው አጠገብ voucher history የሚል አለ አይደል?
እኛም እሺ አዎ።
አዎ
እዛ ላይ ቀኑን ያስገባ። የመቼ ነው?
ትላንት ነው ማታ ላይ እንትን ያደረጉን።
የትናንትናን ቀን ያስገቡ። አስራ ስምንት አስራ ሁለተኛ ወር ሁለት ሺ ሀያ ሶስት ማለት ነው።
እሺ
ከዚህ ይመጣሎታል። voucher code የሚል አንድ ፊደል እና አምስት ቁጥር ነው።
እሺ እሱን ኮፒ አድርጋችሁ ከዛ ወደ ኋላ ተመልሳችሁ deposit የሚለውን ተጫኑና አ፣ በቦ- በ voucher የሚለውን አማራጭ መርጠው deposit ያደርጉት። ኮዱን ያስገቡና ማለት ነው።
እሺ እሺ፣ መልካም ቀን።
እናመሰግናለን።
እኛም እናመሰግናለን። እሺ